ቲጂ
ሄሎ ወይዬ አንዴ መልሼ ልደውልልሽ ቲጂዬ።
ሄሎ።
አዎ አዎ ሄሎ ሰላም ጤና አቤት።
ይስጥልን
እግዚአብሔር ይመስገን። እንዴት ነሽ?
አለን እግዚአብሔር ይመስገን። ኤቢሳ ል- ልጅ አለን
አዎ ከዊ ፕላስ ድርጅት ነበር የደወልኩት።
ምን?
ከዊ ፕላስ ድርጅት ነበር የደወልኩት። የኛ Okay፣ Application አዎ።
ላይ ተመዝግበው ነበር።
አዎ ተመዝግቤያለሁ።
እንደ አሽከርካሪ ነው ወይስ እንደ ተጠቃሚ ነው የተመዘገቡት?
ተጠቃሚ ተጠቃሚ ነው። Okay እንደሱ ከሆነ አሁን እርሶ ተመዝግበው ያሉት WePlus provider የሚለው ላይ ነው provider ላይ አዎ፣ እኔ አለየሁትም ታውቂያለሽ።
ነው አይደል? Provider ላይ ደግሞ አሽከርካሪዎችና አገልግሎት ሰጪዎች ናቸው እየተመዘገቡ ያሉት። እርስዎ ደግሞ እሺ።
ተጠቃሚ ስለሆኑ WePlus solution user የሚላል user የምትላለች አዎ አሁን App Store ደግሞ ወይም Play Store ላይ?
እሱ ነው።
በቃ አዎ፣ እሱን አሪፍ በ- ነው።
እሱን ተጠቀሙ። ከአርባ አራት በላይ እ፣ አገልግሎቶች አሉት እንዲሁም ሶስት መቶ ሀምሳ game ኦች አሉት። እነሱን በነጻ መጠቀም ይችላሉ። እ፣ አሸናፊ የሚያደርጉትም referral code እዛው ፕሮ- ከተመዘገቡ በኋላ profile ኡ ላይ ይላክሎታል። Profile የሚለውን ሲጫኑ እ፣ ይኖራል ማለት ነው። እሱን referral code ደግሞ ለወዳጅ ዘመዶች በማጋራት እ፣ አዎ ሪፈራል የውድድሩ ኮድ ኢንቫይት ምናምን አዎ።
አድርጌያለሁ። አንዳንድ ሰዎች እንደሱ ካረጉ የ- የ- የውድድሩ አሸናፊ ለመሆን እድሎትን ይሞክሩ። እ፣ ስለዚህ WePlus solution user ነው ማውረድ ያለቦት ማለት ነው ተጠቃሚ ስለሆኑ።
ችግር የለውም እሱንም አድርጌያለሁ። እሺ ችግር እሺ የለውም።
እሺ፣ በጣም ነው የምናመሰግነው። መልካም ቀን።
እሺ መልካም ገና እሺ እሺ።